hello ጤና ይስጥልኝ።
አብሮ ይስጥልኝ።
ኤምሴች ነው።
አዎ አዎ።
እሺ ከአሪፍ ፔይ ነበር የምደውልሎት። ሎዛ እባላለሁ።
እሺ እሺ እሺ ከደቂቃዎች በፊት POS ማሽኖት ላይ ችግር እንዳለ መረጃ ደርሶን ነበረ። key download ይለናል ብላ- ብላን ነበረ።
እሺ እ፣ አሁን check ያደርጉልናል መስተካከሉን ደንበኛችን።
እ፣ በምን check ላድርግልሽ? ሰው ስለሌለ
ምን አሉኝ? አጠገቦት የለም።
በምን check ላድርግልሽ? አዎ፣ ሰው ስለሌለ ወይ ልሞክረውና ሰው ሲኖር ካልሰራ እሺ።
ልንገርሽ።
እሺ እሺ እ፣ አጠገቦት ሲኖር POS ኡ ዘጠና ሶስት ዘጠና አምስት ላይ ደውለው ያሳውቁን ደንበኛችን። ችግርም ዘጠና ካለው ሶስት ለባለሙያዎች አዎ ዘጠና ሶስት ዘጠና አምስት አምስት okay።
አዎ እሺ እሺ መልካም ቀን ይሁንልዎ።
እሺ ለአንቺ ነው።
እሺ